ሌላ ሌላ
አቤት ሰላም ጤና ይስጥልኝ። ቴሌቪ
አቤት አቤት አለን። እ፣ ቴሌቪን ምን ልርዳዎት?
የቴሌውን አሸናፊ ነዎት ምናምን የሚል text ደርሶ ነበርና
እሺ፣ የቴሌቪን game ላይ እየተጫወት ነበር።
አይ በእድል መሞከር ምናምን የሚለውን መርጬ ነበርና አ፣ እድሎትን ሞክረው። አ፣ እሺ፣ እድሎትን ሲሞክሩት ያሉት ሽልማቶች ላፕቶፕ፣ ስልክ አምስት ሺህ ብር፣ ከአምስት ብር እስከ አምስት መቶ ብር ካርድ፣ ፓኬጅ፣ የመጫወቻ ነጻ ትኬትና ነጻ ፋይን ይሸልሙታል። ያው የገባሎትን ሽልማት check ላድርግሎት፣ ቁጥሮትን ይንገሩን።
እሺ ዜሮ ዘጠኝ እሺ
አርባ አርባ
እሺ ሀያ አምሳ ዘጠኝ
እንትን ነው coin ነው የገባሎት። አሁን በገባሎት coin ጥያቄና መልሶችን መጫወት ይችላሉ።
እንደዛ ነዋ።
አ
Okay በነፃ ማለት ነው።
ምን አሉ?
ነፃ ነው ጥያቄና መልሱ።
ምንድን ነው?
ጥያቄና መልሱ ነፃ ነው።
በ coin ነው። አይ በ coin ባገኙት coin ኦች መጫወት። አ Okay okay። እሺ